ወይ ቤተሰብ hello
ይሰማኛል።
እሺ ወገን ነበር ሀያ አራት ዘጠና አንድ ሀያ አራት ዘጠና አንድ ዘጠና አንድ አዎ ምን ሆነብህ?
አይ pin መደረግ ወደ ሀያ ሁለት ነው የሚሄዱበት ከሞሪ ተነስ
ከምን ሬስቶራንት?
ከወሲት
ከኦፊስ ወዴት?
ወደ ሀያ ሁለት ምኑ ጋር?
ገነት ገሳውቶ ነው የሚለው ላይ ያሉ ሀያ ሁለት ኦአሲስ የት ነው ያለው?
ወሲት ቦሌ ጋር ነው ቦሌ ሄልደር ጋር ነው
እሺ አይልሃለኝ ግን እሺ እ
አይልሃለኝ ሄልዘር ሀያ ሁለት ማለት ነው።
አ አርባ አምስት ብር ነው የቆጠረልህ? ስንት ነው የቆጠረልህ?
አራት ሰላሳ አምስት
ገነት ሆቴል ያልከኝ
እ ገነት ገሳ
ገዝተው
እ
ስድስት መቶ ሀምሳ ሜትር ነው የሚመጣው። ሰላሳ አምስት ብር ነው።
ምን ገነት ገሳ የት ነው ሲጀመር?
እንግዲህ ማፕ ላይ ነው ገነት ሆቴል ይመጣልኝ። የቱ ጋር መሰል